ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
በቴሌ ብር ገንዘብ ማስገባት አይቻልም እንዴ? ሁሉ ስፖርት account ላይ ሌላ ሄላ ምን አሉ?
ገንዘብ ለማስገባት ብዬ ያው በቴሌ ብር አይቻልም እንዴ?
technical ችግር ስላጋጠመን ነው። አሁን በምሰጡት የስልክ ቁጥር አማራጭ deposit ካደረጉ በኋላ ወደ ቴሌብር account ከቴሌብር account ወደ ሁሉ ስፖርት account ዎ ብር ገቢ እናደርግልዎታለን። አሁን የምነግሮት ስልክ ቁጥር ከያዙ በኋላ ሁሉ ስፖርት account ዎ ሙሉ ስምና ስልክ ቁጥር አንድ ላይ ከቴሌብር ከላከሉት የደረሰኝ screenshot ጋር አድርገው በቴሌግራም ይልኩልናል። ከዛ ብር ወደ ሁሉ ስፖርት account ዎ deposit እናደርጋለን ማለት ነው።
Okay እሺ ስልክ ያዙ።
ዜሮ ዘጠኝ እሺ ሰላሳ ሁለት
ሰላሳ ሁለት
ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት አዎ ፍትህ አምላክ ማርዬ
እሺ
እና ሙሉ ስሞት ስልኮት ቴሌግራም ላይ የሚልኩበት ደግሞ ስልክ ቁጥር ልስጦት የቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ በዚህ ደግሞ ይላኩልን እሺ እሺ መልካም ቀን እሺ